ጤና ይስጥልን ከሚዲያ ኢትዮጵያ ነበር የደወልኩሎት። የሲኦቱ ጋዝ ምዝገባ ትኬት ቁጥሩ ሀያ ሶስት ዜሮ ዘጠኝ ነው።
ሀያ ሶስት ዜሮ ዘጠኝ አዎ በሶስት ቀን ውስጥ የማይመጣልዎት ከሆነ ከኛ ጋር ደውለው እንደገና እንደ ቅሬታ በዚህ ቁጥር ማስመዝገብ ይችላሉ።
ሀያ ሶስት ዜሮ ዘጠኝ ሀያ ሶስት ዜሮ ዘጠኝ ሌላ ዳውት ነገር አለ?
ሌላ ምንም ነገር የለም።
እሺ፣ ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙት ሁሉ ያስቀምጡ። መልካም ቀን።